ፊልዶ አርግ በአዲኮት እና ከሁሉ ስፖርት እናንተ በኩል ረ
እሺ እና አልገባም ወደ ሌበር ሌበር አውጥቼው ነበር አልገባም
እሺ ደንበኛ ስሞቱ ያሉ ካብ ላይ
ደንበኛችን ሙሉ ስሞቱ ያሉ ካብ ሙሉ ስሞቱ ያሉ ክብረ ኃይለ
ክብረ አብ ኃይለ
እሺ ደንበኛችን በዚህ ነው የሚጠቀም ሌላ አ አ አ እሺ እሺ በጣም ይነግረኛል
እ እ ያው ሶስት ነበረ
ሶስት ይበል እሺ ዛሬ ነው ይህ ችግር ይሰራል ወይ አይ ትናንት ማታ አውጥቼው እስካሁን ከእንትኑ ከዛ ከወብሱ ወጥቷል የለም
አዎ እንደተቆረጠ ይችላል አ ግን ወደ ወደ ቴሌን አልገባም እሺ እሺ ምን ያደርጋል? አሁን ለሚሰጡት የቴሌግራም ቁጥር ስክሪንሻት አዎ።
ይላል። ስክሪንሻት ልኩልን የሚመለከተውን አስተላልፋለን። እ ዘጠኝ እና ልኬ ነበረ ጠዋት ደውዬላት የሆነ ሲመች እሺ በሱ ላት ነበር ለቴሌም ቻናል ስሙትን ይዘ- ላቀርብልዎ እ ቁጥሩ ያላኩልህ
ለበቴሌግራም የቴሌ ስሙት አ- አሪፍ ይላል ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ሰባ አንድ አምስት የሚለው
አንዴ ድጋሜ ልጠኝ።
እ የላኩበት ማለት ነው አዎ አዎ፣ ዜሮ ዘጠና ሁለት ዘጠና በሱ ልከውልን አ
ማን የሚባለው የቴሌግራም ስሙትን ለማክፈል ነው።
እኔ ክብራ የሚለው
እሺ አንድ ዳች መስመር ነው።
እሺ
በምን መስመር ላይ መስመር ላይ አሉ?
አዎ።
በዘጠና ምናምን ዛሬ ነው ሰዓቱን ላከ ዛሬ ነው በቀን ማለት አለ በጣም ትንሽ ሊቆራረጠ ዛሬ ረት ቴሌግራም ቻናል ናቸው።
አ ዜ ስድስት ሰዓት ከአስራ ሶስት ነው የላኩልና እሺ አሁን እንግዲህ እንትን ተባል ይመለከታል ተልጎለታል። አሁን በሰዓት በቀን ማንችልም እና እ ችግር በፈትሻ ለእኛ ደውሉልናል። እኛም ደግሞ እናንተ እንነግራለን።
ወደ ዌብሳይት ነው የሚመልሱት ወደ እንደ ቴሌብር ነው የገባው
አሁን እ ያደረጉት ዊዝድሮ አለ ስለሆነ ወደ ሪብር ነው የሚሄደው።
ኦኬ እሺ ስለዚህ አሁን እነሱ ይሰጡን መሪ እኛ ልክ እንደጨረሱ ያሳውቃል። እኛም እንነግራቸዋለን። እሺ ስለደወሉ እናመሰግናለን። ሌላ ዶት ነገር አለ?
በቃ
በአገልግሎት ያራሴ ካሉ የሚሰሙት ድምፅ ለማስቀመጥ ላሉ መልካም ቀን ይሁን።